माझं
Hello? Hello?
Hello አይሰማዎትም?
ይሰማል?
Hello ይሰማል?
ይሰማል? አዎ።
የጽዮን ስልክ ነው።
አዎ፣ የጽዮን ስልክ ነው።
ችች ከችፕ ነው የደወልኩሎትና አንዳንድ አስተያየት ልጠይቀዎት ነበረ።
ምን አልሽኝ?
ከችፕ ችፕ ነው የደወልኩሎት።
እሺ።
እ፣ እስካሁን ድረስ በደረሰዎት product ደስተኛ ኖት?
አዎ፣ ቆንጆ ነው።
ቆንጆ ነው።
አዎ።
እ፣ ቢስተካከል የሚሉት ነገር አለ ለወደፊት?
አዎ፣ ትንሽ የምርት እንትን አለ፣ ጥራት የለም።
ምን? ኦኬ ኳሊቲው ላይ እስኪ ለምሳሌ ምን ላይ ያጋጠመዎት?